Hello ሰላም ጤና ይስጥልን።
ሰላም ነው። እንዴት ነሽ? እንትን መረጃ ለመጠየቅ ነበረ። እ ስሜ ተርካለም ይባላል።
ተርካለማ እንድሪያስ
ከየት አካባቢ ነው የሚደውሉት?
ከየካባዱ ለመመዝገብ ምንድን ነው የሚያስፈልገው? ምን ያህል ብር ነው? ይሄ መረጃ ልነግሪኝ ትችያለሽ?
እሺ እነግሮታለሁ። እ፣ ስልክ ቁጥር ስድስት ዜሮ ዘጠኝ አርባ ስድስት ሰላሳ ስድስት ሰላሳ ዘጠኝ ሰባ ዘጠኝ
በኦንላይን ነው መማር የሚፈልጉት ወይስ በአካል ነው?
በአካል ነው።
እሺ በ- የሶስት ወር ኮርስ ነው ኮርሱ
እሺ በሳምንት ሶስት ቀን አያት እ?
በሳምንት ሶስት ቀን አያት ሲኒሞ
አያት?
ከአስራ አንድ ሰዓት ተኩል እስከ ሰዓት ተኩል ነው class ኡ የሚሰጠው።
እሺ ጠቅላላ ኮርሱ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ
በወር ነው።
ሆነ discount ሰላሳ አራት percent ስላለው አ አስር ሺህ ብር ብቻ ነው። አምስት ስንት ብር?
credit hour ማለት ነው። አስር ሺህ አምስት ብር አስር ሺህ ብር የሶስት ወር ማለት ነው። ሌላ
አዎ አዎ የሶስት ወር አስር ሺህ
አዎ በቃ እሺ፣ አሳውቅሻለሁ። thank you